ጤና ይስጥልኝ አርስቴት መምሪያ የተስፋ መዳቸው ብር ወደ እናንተ ገብቶ ነበር፣ እናንተ አልገባም ትላላችሁ። ማጭበርበር ነው እንደ ስራችሁ። screenshot ላኩ ወደ አሪስታይ ገብቷል ይላል። ሳትሰፍሩን ብለዋል።
በዚህ ቁጥር ነበር ያመለከቱት ደንበኛችን።
አዎ
እሺ ልብረት አንዴ መስመር ላይ ጠብቁኝ። ደንበኛችን መስመር ላይ አሉ?
አሉ አሉ።
እሺ መስመር ላይ ስለጠበቁን እናመሰግናለን። ስሞት አቶ ኤፍሬም ነው።
አዎ ሁለት ሺ ስድስት መቶ መቶ ብር አራት ጊዜ ነበረ ወደ ሁሉ ስፖርት ከሁሉ ስፖርት withdraw ለማድረግ የሞከሩት።
አዎ
አዎ የእርሱን ጉዳይ success ብለዋል።
አዎ የእርሱን ጉዳይ ወደ ባለሙያዎች ልከ ነው አይተውት የእርስዎ transaction እኛ ጋር እንዳልተገኘ አሳውቀውናል።
የት ገባ ታዲያ? የት ገባ? እናንተ ጋር ገብቷል እኮ እያለኝ ነው።
ሁሉ ስፖርት ጋር ነው የሚገኘው። ሁሉ ስፖርትን contact አድርገው active እንዲያደርጉለት መናገር እነሱ በ website ገብቼ ስደውላቸው ስልካቸው አይሰራም።
እሺ እኛ ለማናገር እንሞክራለን እነሱን። እኛ ጋር ግን አልተገኘም ደንበኛችን። ከእነሱ side active እንዲያደርጉት እናሳውቃቸዋለን።
እሺ አሁን ደውይላቸው።
እሺ ደንበኛችን ሌላ መረዳት ነገር ይኖራል?
ምን ይረሳል? ሌላ ምን የምናደርጋል?
እሺ በተሻለ አቅም ለማስተካከል እንሞክራለን። እናመሰግናለን። መልካም ቀን።
ይህን እናንተ